ጤና ይስጥልን። ዋሽንግተን ህክምና ማዕከል
oo naguma
hello፣
oo nan dhaga አቤት። ምን ልርዳዎት?
yaa
ምን ልርዳዎት?
እንዴት ነሽ እ?
እግዚአብሔር ይመስገን ደህና ነን። ምን ልርዳዎት?
ጋዜጡ ቤት ነው
እ?
ጋዜጣ